ሄሎ ሄሎ ጤና ይስጥልኝ።
አውሪቶ ነው።
አብሪስቲን ኦክሽን ኢትዮጵያ ኦክሽን ኢትዮጵያ ነው የምደውለው።
አሞዴ የለበት?
ኦክሽን ኢትዮጵያ ኦኬ እሺ።
እሺ ደውለው ነበረ።
አዎ ደውዬም ነበረ።
እሺ እ ጨረታ ትናንትና እንትን ብዬ ነበረ የኮምፒውተር ምናምን።
አሸንፈው አዎ ቴክስት ገብቶልታል።
ቴክስት ገብቶልኛል።
እሺ እቃውን ለመረከብ ነው የፈለጉት? አ?
እቃውን ለመረከብ ነው። ዛሬ ምናልባት ላይመቸኝ ይችላል። ነገ እችላለሁ እንዴ?
እሺ ይቻላል። አዎ ይደውላሉ። ቀኑን arrange አድርገው ይቻላል።
okay ም- የምረከብበት ቀን ነው መደወል የሚኖርብኝ።
አይ ከዚህ arrange አድርገው ይደውላሉ። ያለውን ነገር እንጠይቅ ያሳውቁታል። በዚህ ቁጥር ነው።
አዎ አዎ፣ በዚህ ቁጥር ነው።
እሺ ማን ልበልሽ ነው?
ይትባረክ እ፣ ይገዙ በሚል ስም ነው ማለት አሉ?
ይኸውልሽ፣ እሺ እ፣ ይትባረክ ነው ስሜ። አጋጣሚ ሆኖ user ላይ ስከፍት ማለት ነው እ፣ በአባቴ ስም ነው እንትኑ Auction ኢትዮጵያ የከፈትኩት ማለት ነው።
እሺ ስለዚህ እሱ ላይ ያለው ማን ነው?
እ እዛ ላይ ያለው ማን ነው የሚለው?
አሁን ተ- ክፍያ ስከፍል እ፣ ይትባረክ ይገዙ ነው የሚለው እ፣ የቴሌብር እንትን ማለት ነው። ስሙ የሚለው ግን ይገዙ ነው። እዛ ላይ እሺ edit ባደረገው ችግር የለውም አይደለ? ስሜን ባስተካክለው አይ ችግር የለውም። በዚህም ያለ ችግር የለውም።
እሺ፣ እሺ። በቃ እንትን ልበልና ራሴን መደወል ያለብኝ ትደውሉልኛላችሁ።
አይ እንደውላለን እኛ።
እሺ፣ እሺ።
እሺ እሺ መልካም ቀን።
አራቀልኝ